Hello ጤና ይስጥልኝ ማብረስልን አቶ ዳዊት።
እነኛ እሺ ከ Flintstone Homes ነበር የደወልኩሎት።
እሺ ሰላም ነው ሁሉ ሰላም አለን።
አለን።
ባለፈው የደወልክልኝ ልጅ ነህ?
አዎ አዎ፣ አ፣ በቃ ማን ነበረ ስምህ?
ብሩክ እባላለሁ።
እ?
ብሩክ ብሩክ።
እሺ ብሩክ። አይ ሌላ ሰው ነው ሌላ ሰው ነው ማለት ነው። አ፣ ተደውሎልኝ ነበር። እሺ ደውሎ ብሩክ።
ነበር። Okay እሺ።
አ፣ አይ እሺ።
በ- ወደ ቢሮ ብቅ ይላሉ ወይ ለማለት ነው። ባለፈው ስለ አክሲዮን ስለወራ አ፣
ብቅ ይላሉ ወይ ለማለት ነበር የደወልኩት።
ክፍለ አ፣ ክፍለ ሀገር ነው ያለሁት ብሩክ Okay፣ ለስራ አ፣ ችግር የለም።
ክፍለ ሀገር ነው ያለው። አ፣ በቃ አዲስ አበባ ብቅ ሲሉ ችግር እሺ፣ ማምጣት እሺ።
ይችላል።
እሺ፣ እሺ አቶ ዳዊት እሺ።
እናመሰግናለን።
እሺ እሺ